ሄሎ betty ሄሎ ሄሎ
ጤና ይስጥልኝ። የትኬት ጥያቄ ነበረኝና በቴሌግራም ልኬ ነበረ።
ማን ነው የሚለው ቴሌግራም?
አ፣ መሐመድ ወሊ ነው የሚለው። deposit account ኤን ደግሞ ልኬያለሁ። አ፣ deposit የምጠቀምበትን እሺ ሀምሳ ብር win ነበርኩ።
okay። አይ ሀምሳ ብሩ እ፣ እ።
ትኬት የቆረጡት የቆረጡበት ቁጥር አለ ዜሮ ዘጠኝ አርባ ስምንት አ፣ ስልሳ ሁለት ዘጠና አራት ሀምሳ አራት አ፣ አዎ ሀምሳ ብሩ already ገብቷል።
እሺ ሌላም ጥያቄ አለኝ። ቆይ እሺ፣ አንዴ።
እሺ ችግር የለም።
እሺ